ለፍቅር ጀግኖች ሆንን አንዳችም ነገር ሳይፈጣን ፍቅሬ አብረን እንኖራለን ፍቅሬ አብረን እንኖራለን ለጊዜው እንዳሻን ባንሆን ሆዴዬ እንደፈለግ ነው ኧረ ነው ፍቅራችን ካለ ሆዴዬ ሌላው ትርፍ ነው ለጊዜው ጎጆአችን ባይደምቅ ሆዴዬ ኑሮ ባይሞላ ኧረ ነው ይገኝ የለም ወይ ሆዴዬ የኋላ ኋላ ደስታም ሆነ ችግር ተፈራራቂ ነው። ፍቅራችን ብቻ ግን ቀሪ ሀብታችን ነው። አብረን ከበረታን ብለን ደፋ ቀና ሁሉም ነገር ያልፋል። ዋናው ነገር ጤና ነይ ድረሽ ከቤቴ ላንቺ ነው መላው ስሜቴ ነይ ድረሽ ከቤቴ ላንቺ ነው መላው ስሜቴ አንቺም ደገፍ እኔም ደገፍ ተደጋግፈን ተቻችለን ደስ ብሎን አብረን እንኖራለን ደስ ብሎን አብረን እንኖራለን ሁሉንም እንዳመጣጡ አይተን እናስተናግደን አንድ አካልና አንድ አምሳል ለፍቅር ጀግኖቹ ሆነን አንዳችን ነገር ሳይፈጣል ፍቅሬ አብረን እንኖራለን ፍቅሬ አብረን እንኖራለን ኧረ ነይ እየተሳሰብን ሆዴዬ ሁሉንም ችለን ሽታዬ አብረን በፍቅር ሆዴዬ እንዘልቃለን ኧረ ነይ ሁሉም ይገኛል ሆዴዬ ከተበራታን ሽታዬ ብቻ በፍቅር ሆዴዬ ምንም አይፍታል ጠቦቷም ትታረድ ይቅረብ የምግብ ዘር ግሩም ጸባዩ ነው በአግባቡ ይመንዘር ያገኙት የለም ወይ በሕይወት ጎዳና ጥፋ ያለው አይቀር ዋናው ነገር ጤና ነይ ድረሽ ከቤቴ ላንቺ ነው መላው ስሜቴ ነይ ድረሽ ከቤቴ ላንቺ ነው መላው ስሜቴ አንቺም ደገፍ እኔም ደገፍ ተደጋግፈን ተቻችለን ደስ ብሎን አብረን እንኖራለን ደስ ብሎን አብረን እንኖራለን ደስ ብሎን አብረን እንኖራለን ደስ ብሎን አብረን እንኖራለን ደስ ብሎን አብረን እንኖራለን